ሄሎ
ሄሎ፣ ሰላም
ሰላም፣ ጤና ይስጥልን። ቴሌቪዥን አብሮ ይስጥልን። የቴሌውን እንትን ሰጥቶ የነበረ አስራ አራት አላወቅኩበትም፣ ግን መጠቀሙ ነው።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ኮከብ ዘጠኝ ሰማንያ አምስት እሺ፣
ከዛ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ መጀመሪያ ቋንቋ ይምረጡ፣ እንግሊዝኛ ወደ አማርኛ።
እሺ፣
ከዛ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ባሉት ትኬት
እሺ፣ ምናምን።
በድረገጽም ገብተው መጠቀም ይችላል።
እሺ፣ እንትን ማዞርሳ ሶስት ሰላሳ ስድስት ነጥብን ወደ ድምፅ መቀየር አይቻልም?
አይቻልም።
okay ቴንክ ዩ ምንም አይደለም።